Hmm. Hmm. Hello ጤና ይስጥልን።
ጤና ይስጥልኝ።
ከዚህ ጥሪ ማዕከል ለምንዳችን ሃይማኖት ግሮሰሪ ነው።
ከየት ነው የምንደውለው ያልሽኝ?
ከ BGI እሺ አዎ ነው።
የ BGI መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክ ተልኮልዎታል።
አይ አልተላከልኝም።
የያዙ ልንገረውት።
እስክሪብቶ አጠብኝ የለም። አንዴ ትጠብቅኛለሽ? ሁሴን ሶስተኛ አበድረኝ እንካ ጻፍልኝ። ምን አግርህ ነገር ጻፍልኝ። እሺ ንገሪኝ።
አርባ ዘጠኝ ዘጠና
ዘጠና አርባ ዘጠኝ ዘጠና
አርባ ዘጠኝ ዘጠና አርባ ዘጠኝ ሰማንያ ስድስት ሰላሳ አምስት
ሰማንያ ስድስት ሰላሳ አምስት
ሰላሳ አምስት እሺ ጽፌዋለሁኝ።
እሺ ለማሳወቅ ነው ለውት
ምን አልሽኝ?
ይሄን ለማሳወቅ ነው። መልካም ቀን ይሁንልዎት ደንበኛ።
እሺ እናመሰግናለን።